ትምህርት ቤት?
አራት ጨዋታ ብዬ ነበርና አንዱም አልታረመልኝም። ትላንት የትላንት ከትላንት ወዲያ ነበር የትላንት ጨዋታ የትላንት እኮ ሀያ አራት ሰዓት ስላልሞላው እኮ ነው። ትንሽ ብትጠብቀው ይታረምልሃል።
የሚቆያል እንዴ እንደዚህ?
አይ ብዙም አይደለም፣ ብቻ በመሀል ያርማሉ። ያው ግን ሀያ አራት ሰዓት ጠብቁ ስለሚባል ነው። እስኪ ያርሙት ማለት ነው፣ ይታረምልሃል። ካልሆነ ትንሽ ጠብቅና ቴሌግራም ላይ ላክልን ID ውን ጽፈክ
ID ውን ነው ልክላችሁ።
ID ውን ጽፈክ አዎ፣ እኛ እሱን check አድርገን እንልክላቸዋለን። እነሱ ግን ትንሽ ጠብቅ። ቴሌግራም ቁጥራችንን ታውቃለህ?
አዎ በቃ እዛ ላይ ትልክልናለህ። ትንሽ ጠብቀውና